ሄሎ ስልመና
አቤት።
ከጭፕጭፕ ነው የደወልኩት።
እሺ የአንደኛ ዓመት ክብረ በዓላችንን በማስመልከት አንድ ዓመት አሁን እሺ።
ስለ- ስለቆዩ እሺ ለቶፕ ከስተመሮች እ፣ የተሻለ ነገር ለማምጣትና ለእርሱ አዎ።
ጥሩ አስተያየት ለመ የግሩፕ ከፍተን ነበር የቴሌግራም እና እ፣ እሱ ላይ ጆይን ብለው አስተያየቶችን ሰጡ። እሱን ለመጠየቅ ምን ላይ group ላይ link ልከንልዎትኛ group? እሺ ለ top customer ኦች ብቻ ነው የተከፈተው ያ ቻናል እና
እሺ በብዙ ዓመት ደንበኝነት የቆዩ ከኛ ጋር ለዛ ላይ አስተያየት ከሰጡን እሱን እሺ።
ፈልጉትን ነገር እዛ ላይ follow up አድርገን እንድናስተካክልሎት ነበር።
እሺ አሁን link ላክልኝ።
ልክሎታለሁ፣ join ያደርጋል።
አደርጋለሁ። እሺ እሺ፣ እናመሰግናለን።
እሺ አብ- እሺ